ጤና ይስጥልኝ ቢጄ ኢትዮጵያ የደነኛው ልባ
እ ጤና ይስጥልኝ ሰላም ነው?
እግዚአብሔር ይመስገን ምን ልርዳዎት ከኬርቲና የድራፍቱ መ- መቅጃው ተበላሽቶ
እሺ ደመወዝ አስመዝግበው ነበር ከዚህ በፊት አያ አላስገባም እሺ የቢጃይ መለያ ቁጥር ወይ ደግሞ ቲን ነበር ይገኛል
ነበር ዜሮ ሁለት ዜሮ ሁለት ዜሮ ሰባ አንድ ሰባ አንድ ዜሮ ስምንት ዜሮ ስምንት አርባ ሶስት አርባ ሶስት ሰላሳ
ሰላሳ ሶስት ነው ያሉኝ አርባ ሶስት አስር ሰላሳ ሶስት አይ ሰላሳ ሶስት አይደለም እሺ ሁለት ዜሮ
እሺ ሰባ አንድ እሺ ዜሮ ስምንት እሺ አርባ ሶስት እሺ ሰላሳ ስድስት ሲል ነበሩ አ- እሺ ሰላሳ ስድስት ነው ያሉኝ የመጨረሻው እ፣ አ- አ- አ።
ቁጥር እሺ እሺ ለማያችን ልፈልግሎት አንድ ጊዜ መስመር ላይ ይጠብቁ እሺ